ጤና ይስጥልኝ Donkey Tube።
ጤና ይስጥልኝ።
ቤት
እንትን ኮሜዲን ለመታደም ነበር ሰን እሺ፣ ይቻላል።
እና እንዴት ነው የምናደርገው?
እሺ፣ ስም ስልሳት
ስ-
እ፣ ስም
hello hello፣ እናቴ አይሰማ ስም ስምሽን
እ፣ የምንታደመውን ነው ወይስ የኔ ብቻ ይበቃል?
አይ አንቺ ብቻ ይበቃል።
የኔ ብቻ። እሺ፣ አዎ፣ ቤዛ ይቻላል። እሺ፣ ቤዛዊት ተሾመ
ተሾመ። እሺ፣ ስልክ ቁጥር
አስራ ሶስት አስራ ሶስት አርባ አምስት አርባ አምስት ሰማንያ አስራ ስድስት
ሰማንያ አስራ ስድስት OK፣ ሰማንያ አስራ ስድስት እሺ፣ ስንት ነው ብዛት የፈለግሽው?
ሶስት
እሺ፣ በምን አይነት መልኩ ነው መታደም የፈለጋችሁት እናቴ?
ምን ምን አይነት ነው ያለው?
VIP እና normal
አይ normal።
እሺ፣ እሺ፣ አመሰግናለሁ።
የት ነው የምንከፍለው ክፍያ?
እ፣ ክፍያ አ፣ የጾም ድንቅ ልጆች ላይ አሁን የተ post ችውን ቪዲዮ አይተሽዋል አይደለ? YouTube ላይ
አዎ እዛ link ላይ ወይ ደግሞ description ኑ ላይ አለ link
እህ።
link አለ comment ላይ ወይ ደግሞ description ኑ ላይ ማለት ነው። እዛ ላይ ስትገቢ ቢኒያም መለሰ የሚል account አለ።
OK በዛ ክፈይና screenshot አድርገሽ ከፈለግሽ ይዘሽ መምጣት ትችያለሽ። እ፣ ከፈለግሽ ደግሞ ኢንተርኮንቲኔንታል ሄደሽ ቲኬቱን ማግኘት ትችያለሽ። ሶስተኛ አማራጭ አድ- እንትን ደንበል ፊት ለፊት እ፣ እህ።
አበርስ ኮምፕሌክስ አራተኛ ፎቅ አራት መቶ ሰባት ቢሮ ሄደሽ መውሰድ ትችያለሽ። ከፈለግሽ ደግሞ የዕለት ሁለቱንም ይዘሽ መምጣት ትችያለሽ screenshot
አ፣ ስንት ሰዓት ላይ ነው አ፣ እንትን የሚጀምረው?
አስራ አንድ ሰዓት አስራ አንድ ሰዓት አዎ
እህ። እሺ
እሺ መልካም